ሄሎ መረጃ ልትሰጥ ሰላም ነው። ምን ምን ነበር ሀገር
ምናሉት የምን ሰርቪስ ነበር የምትሰጡ?
ሽን እንሰጣለን።
ሄሎ
ይሰማል ደንበኛችን ውጭ ሀገር መሄድ የሚፈልጉት ሰዎች information ለመስጠት ነው።